ሄሎ
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን ቤተሰብ።
አዎ እንትን account መክፈት ፈልጌ ነበረ።
እሺ ቤተሰቤት dot ቤት ልና ብለህ ትገባና
እሺ Chrome ላይ ከዛ register የሚል ታገኛለህ።
አዎ register እሺ ከዛ ስልክን ዘጠኝ አድርገህ ትጀምርና ስልክና password ይጠይቃል።
እንዲህ አለኝ።
ስልክን ዘጠኝ አድርገን የጀመርከው አዎ ዘጠኝ አልኩኝ ጀምር።
ከዛ password ደግሞ ስምንት digit ሆኖ ካፒታል ስምንት letter አዎ capital letter small letter symbol እና ቁጥሮች መያዝ አለበት።
okay ታስፈልገን ሲሞለከን symbol እና ቁጥሮች symbol እና ቁጥሮች አድርገህ አጠቃላይ ስምንት digit መሆን አለበት።
okay እሺ እንደዛ አድርገህ ሞክረው።
thank you እሺ እሺ እሺ እናመሰግናለን። መልካም ቀን።
እም።